Hello ሰላም ጤና ይስጥልኝ ድር ገበያ።
ሰላም ናት።
ሰላም
የቲቪ ማስታወቂያ ላይ ሰው ነበር ስለ ድር delivery እሺ
በክፍለ ሀገር የምትገኙ ሰዎች አብራችሁ መስራት ትችላላችሁ የሚል ምን አልከኝ?
እ?
ምን አልከኝ? ይቅርታ አልሰማሁህም።
በክፍለ ሀገር የምትገኙ ሰዎች አብራችሁ ከእኛ ጋር መስራት ትችላላችሁ የሚል ማስታወቂያ አይቼ ነበር።
Okay እሺ እኮ ስለዚህ ከኛ ጋር በየትኛው ዘርፍ ነበር አብረን ለመስራት የፈለግከው?
እ?
ከኛ ጋር በየትኛው ዘርፍ ነው አብረህ መስራት የፈለግከው?
አይ ማስታወቂያው ያው የተወሰነ ውስን ስለሆነ እስኪ ያለውን ነገር በደንብ ታስረጅ ትችላለሽ?
Okay አሀ further information የፈለግከው?
አዎ Okay እሺ እንደሱ ከሆነ ስልክን አስተላልፋለሁ እ፣ ደውለው ያወሩሃል።
Okay እሺ እሺ እናመሰግናለን። መልካም ቀን።